መሰረት ላይ የምታዘ
መሰረት የምትታዘዩ ምን ምን ዘጠና አምስት ስልሳ order ነበር። ዮቴክ የሚባል ሪል ስቴት እኮ ለቡ የለም። ኪሎ አርጌዋለሁ።
ሜትር ሁለት ነጥብ ስድስት ነው የሚያሳየው።
ዮቴክማ የሚባል አለ እንጂ
እ?
ጓደኞችን ጠይቅ እንጂ ዮቴክማ የሚባል አለ እዛ።
የት ለቡ?
አዎ
ኧረ የለም ዮቴክ የሚባል ሪል ስቴት የለም። ዮቴክ ያለው እዛ እንትን ጋር ነው። ወይ ወዴት?
በጀርመን በጀርመን ጋር ሄደሽ አለ እዛ የሆነ አዲስ አበባ መንገድ አለ እዛ በር አንድ በር ምናምን ይባሉ አለ በዛ ጋር ነው የምንሄደው።
እኮ እኔ pin ኡን ልይልህ፣ ቦታውን አዎ።
ታውቃለህ አንተ? እሺ ቦታውንም አውቀዋለሁ። ዘ- በቃ።
ዘጠና አምስት ስልሳ ብር ነበር። ሁለት ነጥብ ስድስት ነው እኔን ያሳየኝ ኪሎ ሜትር ሁለት ነጥብ ስድስት እሺን ታሰበልህ፣ አርባ አምስት ነው። እሑድ ነው ዛሬ።
ችግር የለውም። እሺ
እሺ።